አንዳንድ
ሄሎ
ሄሎ
ሰላም ነው ናት።
ሰላም ጤና ይስጥልን ቤስት ቤት
ትናንትና withdraw አድርጌ አንድ ሺህ ብር
እሺ አላስተላለፈልኝም፣ አልገባልኝም። እሱ Best Bet ቁጥር ከይ ነው
አዎ አንድ ገብቶልኛል። ድጋሜ ለአንድ ልኬ ነበር መጀመሪያ የመጀመሪያው አልገባም።
እሺ ትናንት ነበር ያልከው?
አዎ ማታ እሺ ቼክ ላድርግልሽ፣ እንዴ ጠብቀኝ።
እሺ
አሁን ወደ Best Bet account ተመልሶላል። እሺ check አድርገው።
እሺ እሺ እናመሰግናለን። መልካም ቀን።